ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምልዳው ሰላም ነው።
እግዚአብሔር ይመስገን።
እንትን የሆነ ወጪ አድርጌ ትንሽ ብር የተወሰነ አልገባልኝ ብሎ አልገባልኝ ብሎ እ እሺ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
successful ይላል ገብቼ bank transaction አዎ፣ ገብቼ እሱን ሳየው እኮ እሱን ፎቶ ያንሱና በቴሌግራም ይላኩልን።
እሺ ቁጥር የያዙኛን የቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
እሺ ሰባ ስድስት ሰባ ስምንት ነው ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት ሰላሳ ዜሮ ስድስት እሺ